ጤና ይስጥልኝ ራንክ
እንዴት ራንክ የቆዳ ክሊኒክ
ሰላም ናችሁ? ዶክተር ሩትን አለ።
መቼ ያገኛል? ሄሎ?
ዶክተር ሩት እረፍት ላይ ነች አሁን ለተወስ ጀምሮ
ከነገ ጀምሮ
አዎ ነው እኮ አዎ፣ መቼ ከነገ እ፣ ጀምሮ።
መቼ ላገኛቸው እችላለሁ? እሺ፣
ያው ትንሽ ሄሎ?
ቆይተህ ደውልልን ትንሽ ቀን አርብ ከስንት ምናምን ቀን በ- ደውልልን ለማንኛውም
አርብ የት ነው ግን የሚገኙት? እዚህ አርብ ወሎ ምናምን ሰፈር?
ደውልልን።
አይ ቆይ፣ የስራ ቦታቸው እንትን ነው። ሄሎ፣ ለቡና ወሎ ሰፈር ሁለቱም ቦታ ወሎ ሰፈር አልተነሳችሁም አይደል? አላችሁ።
አዎ ወሎ ሰፈርም ለቡም ነው
በጣም ጥሩ። እሺ፣ አዎ እና ቢያንስ ከሳምንት ምናምን በኋላ ደውል
እ እ
ከሳምንት እሺ።
ምናምን በኋላ ደው- ወሎ ሰፈር ደውልላቸው ደግሞ
አይ የወሎ ሰፈሩን ይሰጥና ይሄ የትኛው ነው? ሬዲዮ ላይ እኮ ሰምቼ ነው sir።
ልንገርህ የወሎ ሰፈሩ
እሺ
ዜሮ ዘጠኝ አርባ ሶስት ሀምሳ ሀምሳ ሀምሳ ብለህ ደውል አርባ ሶስት ሀምሳ ሀምሳ ሀምሳ
ታንክ ዩ ታንክ ዩ እሺ እሺ ቻው